ነኝ ብላ ዘጋች። እሷም ኧረ በእናትሽ አንቺ ተይ hello መቅደስ፣
አዎ እ፣ ይቅርታ ቲማቲም አዘው ነበር ዛሬ
okay።
ከ ChipChip እና ነው እኔ የደወልኩት።
ፍራንሳኝ ነኝ።
አዎ ይዛ admin ኡ እያ- ስልክ እያነሳች አይደለም፣ driver ደርሶ ነበረ።
እ? እ?
admin ኡ ምንም አይሰማኝም። ደግሞ አይሰማም።
ልደው- ልደውልላት በቃ ለፋይዘር ደውልላት እሺ እስኪ ደውሉላት ቶሎ እና እስኪ መልሰው ይደውሉልኝ።
እ?
ማግኘት የሚችሉ ከሆነ እሺ፣ ይደውሉ።
ደው- እሺ ደውልላት።
እሺ።